ወይ መቤቴ ስልክ ስሞክርልሽ እምቢ አለች። አልገባም message።
እሺ ደንበኛችን አሁን እኔ እነግሮታለሁ። ያዙ
እሺ ቆይ ስልኬ ላይ ያዘው ወይስ ወረቀት ልጻፍ? እ፣ እንደተመቹት ያዙ።
እሺ እሺ ቁጥር ነው መሰለኝ። ንገረኝ የእኔ መቤት።
ሀምሳ
ሀምሳ ሰላሳ ዘጠኝ ሰላሳ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ
ስልሳ አንድ
ስልሳ አንድ ሀምሳ ሰላሳ ዘጠኝ ስልሳ አንድ ማነው ስልሳ ዘጠኝ ስልሳ አንድ ልክ ነው ደንበኛችን።
እሺ አመሰግናለሁ።
እሺ እናመሰግናለን እኛም እሺ እሺ